እሺ
የኢትዮጵያን ኢንቴቤ ያሉኝ ነው አይደል? አሁን ኡጋንዳ።
አ- አዎ ኢትዮጵያ ነኝ እኔ።
እሺ በ Ethiopian Airlines አርባ አንድ ሺ አርባ ሰባት ብር ነው።
አራ አንድ አርባ ሰባት ብር መ- እ፣ የት ነው አድራሻው?
አድራሻው እኮ የት ነው መጥቼ የምቆርጠው?
መምጣት አይጠበቅቦትም። በስልክ መቁረጥ ይችላሉ።
እሺ
ቴሌግራም ይጠቀማሉ። በዚህ ስልክ አዎ
ፓስፖርት ይላኩልን። መክፈያ አማራጭ እልክሎታለሁ።
እሺ ከዛ በኋላ ክፍያውን ሲፈጽሙ